hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
ይሄ ቁጥር ያው በ message እየመጣ ሲገባ ለማወቅ ፈልጌ ነው።
እሺ፣ ቴሌቪዥን game ነው የመጣ ይገባል። ሜሴ ቴሌቪዥን game ነው። ኮኮብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ የቴሌቪዥን መረጃ ይመጣልዎታል።
አይደለ?
አዎ፣ ሰባ ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል።
okay። ጥቅሙ ለምንድን ነው?
ጥቅሙ ያው ተጫውተው ሲያሸንፉ ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል።
ሽልማቱ እንዴት ነው የሚገኘው?
ሽልማቱ አሁን coin፣ ትኬት፣ የአየር ሰዓት ሲሆኑ ስልኮት ላይ ወዲያውኑ ይገባሎታል።
okay። ይሄን ልጠይቅ አምስት ብዬ ነው ሺህ ብር በቴ- አመሰግናለሁ።
አዎ፣ አምስት ሺህ ብር በቴሌ ብር ይገባሎታል። ሞባይል፣ ላፕቶፕ ሲሆን ደግሞ ኢትዮ ቴሌኮም ይሸልማሉ።
እሺ፣ እሺ። እ፣ ለምሳሌ በ mobile banking ይገባል?
በቴሌ ብር ነው የሚገባሎት አምስት ሺህ ብር።
እሺ፣ አመሰግናለሁ።
አሜን። መልካም ጊዜ። እሺ፣
ኦኬ።
እሺ።